አቤት
አዲሱ ፊቴ ነኝ እንደነቃ እንባ ጠባቂ እሺ ልኬልህ ነበር እሱ ነው
አዎ አዎ እሱን አይቼዋለሁ ቆይ እንገባለን አሁን ግን ኢንቴክስ ስለሆንኩኝ አ ጥያቄ ምን ነበር እስቲ ንገረኝ
አይ ፊሚስ ላይ እንትን ረስታው ነው እንትን አርጋ ክሬት ምን አርጋ ረ- ፓስወርድ
እፍሚስ አ ሄሎ
የእናንተ አካውንት
ምን አልከኝ አይሰማ ሄሎ
አይ ተ- ተይዞ ይሆናል
እሺ አይሰማም